please ሄሎ
ሄሎ ሰላም ነው።
እንጀ መስከም መጣ
እንትን ነበር የሆነ withdraw ቦርድ try ብዬው አልመልስልኝ ብሎ
ወደ ዩቲዩብ account መመለስ ፈልገ ነው።
አዎ ወደዛ መመለስ ፈልጌ step ኡን ነግረ ታውቀዋለህ?
step ን እንዴት ስትል መመለስ እንደምችል?
አ- አላውቀውም።
እሺ ቴሌግራም account ኣችን አለ ሀርለኛ
እም።
የቤስት ቤት
አ- እዚሁ ላይ ኦንላይን ላይ ነው ያለው። እዚሁ ላይ ብትነግረኝ ማስተካከል እችላለሁ።
እሺ ትችላለህ። account history ውስጥ ግባ።
እሺ account history ውስጥ ከገባ በኋላ ከላይ voucher history የሚላል አ
እዛ ውስጥ ግባና መቼን ያዘዝከው እንትኑ
ትናንት
start date እና end date የሚላለ እሱን በ November ዘጠኝ አስተካክለው።
ምን በ December የሚለው በዲሴምበር start date እና end date የሚላለ
እሺ እሱም በ November ዘጠኝ አስተካክለው። በ December ዘጠኝ እሺ ለትናንት ማለት ነው።
በትናንትና ማለት ነው።
እሺ ከዛ search በለው።
እሺ ኮ- ኮዱን ላስገባው።
መጣችልህ? ኮዷ መጣች።
አ- ኮዷ መታለች። አሁን ኮፒ ኮዷ- በላት። ኮዷን ብቻ።
እቺ እታች ያለችው ባለ ስድስቷ እንትኗል።
አዎ
እሺ እዝ- ኮፒ ያልካት።
አ እሺ ውጣ። አሁን ከ- ውጣና ብር ስታስገባ deposit የምትል ብለህ የምትጫነው አለ አይደለ?
እም እሱን ተጫን።
withdraw የሚለው ነው።
deposit withdrawals deposit አለ አይደለ?
አዎ deposit ነካው።
እሺ ከዛ voucher የሚላለ የመጀመሪያ አማራጭ አዎ
እሷ ውስጥ paste በላት ኮዷ።
okay deposit ብዬ አዎ deposit ብለህ አዎ voucher ይመጣልሃል። voucher ውስጥ paste በላት።
አዎ ኮፒ ጋር አዎ deposit ልበላት።
ከዛ deposit በለው። ከዛ okay።
refresh አድርጋውን check አድርገው page ን እሺ ለ connect እሺ thank you እሺ እሺ መልካም
እሺ እሺ ያው